ጤና ይስጥልን።
ደህና ዋል ወንድሜ አለን አለን ሰላም ነው።
ደህና ብር ጠፋብኝ።
እሺ withdraw አድርገው ነው ዲፖዚት?
አይ ዲፖዚት ነበር።
እሺ deposit text ገብቶሎታል በስልኮ? deposit text አይ አ- አ- የለማ አጣሁ።
የቴሌ ብር ቴሌ ብር ነው ሲቢ ብር ነው? ቴሌ ብር ነው።
ወ- ወደ ቴሌ ብር ነው እኮ።
እሺ ዊዝድሮ ነው ያደረግከው እንዴ?
አይ ዲፖዚት ነው እኮ።
ዲፖዚት ከሆነ እኮ ቴክስት ይገባልሃል። ኤስኤምኤስ በስልክ ሜሴጅ ላይ ዲፖዚት ቴክስት ይገባልሃል። እሺ
ያ- የት ማ- የት ጋር ዲ- ሜሴጅ ላይ ያንተ ሜሴጅ ላይ
የለማ መቼች ላይ አ- አ- አላኩና አ- አላል- አልተ- አልተመለስኩም።
እንዳሳውቀልህ ለቻፓ ወይ ለሳንቲም deposit text ያስፈልጋል። እሺ ይኸው
እሺ ስልክን ነገርና እናንተ ወደ ወደ ቤት ቤት አ- አስመልስኝ በእናትህ።
እኮ deposit እንዳስመልስልህ እኮ ነው deposit text ላክልኝ ምልህ። ቴሌግራም ላይ deposit text ላክልኝና አም- አስመልስልሃለሁ። እሺ አይ ቴሌግራም ላይ አጣሁ በእናትህ አ- አስቸገርኩ በእናትህ እናቴ
እሺ deposit text ገብቶልሃል አልገባሉትም?
አ- አልገባም በእናትህ።
እሺ ይገባሉታል እኮ ትንሽ ይጠብቁትና አይ ማት ዛሬ ማታ ነው እኮ
ዛሬ ነው የሞከሩት deposit አይ ያደረጉት ማት- ማታ- ማታ ነው እኮ
ማታ ነው።
አዎ ዛሬ ማታ ነበረ።
እሺ በደወሉበት ቁጥር ነው አይደለ?
አዎ አይ አይ አይ እህ።
አስራ አስራ ሶስት እሺ
ስልሳ ስድስት
እሺ ሰላሳ ዘጠኝ ዜሮ ዜሮ ስድስት
እሺ ስንት ብር ነው?
አንድ ጊዜ አን- ሺ ነው አንድ ሺ
እሺ እሺ ሌላ ደግሞ አንድ ጊዜ ዘጠኝ መቶ
በቃ ሁለት ነው ያሉት።
አዎ ሁለት ነው ሁለት ጊዜ ነው አቶ በእናትህ ፈልጋ
እሺ ለቻፓ እናሳውቅሎታለን። ይጠብቁን። እሺ እ አይ ለቻፓ እናሳውቅሎታለን። እሺ ምን አልክ?
ለቻፓ እናሳውቅሎታለን። ትንሽ ታገሱን። እሺ ይጠብቁን።
አይ እሺ አይ አይ ኩቺ ቢሪ ኩቺ ቢሪ ደግሞ አለ ባትጂ ዳው